ሄሎ
ሄሎ ሰላም ጤና ይስጥልን።
ያስጥልን።
ቤዛ ነኝ ከቺፕሺፕ ነበር የምንደውለው።
አዎ ሽንኩርት ሰላም።
order አድርገውን ነበር እና ዛሬ ተረከቡ።
አልተረከብኩም። ደውሎ አልመጣም እስካሁን። እኔ ደግሞ አስራ ሁለት ሰዓት እወጣለሁ።
okay driver ኡ ቁጥር አለው check out ምን ላይ ስልኩ እንደደረሰ?
switch off ሆኗል። ሞክሬ ለነበር ለውጣ ነው ብዬ
ኦኬ
እሱ እንኳ እሺ።
አይሰራም። እ፣ እም፣ ዛሬ ነበር እሺ፣ ይመጣል የተባለ እ?
ከዛ ቢመጣስ መረከብ ይችላሉ።
ከአስራ ሁለት ሰዓት እስከ አስራ ሁለት ሰዓት አለው። እስከ አስራ ሁለት ሰዓት ከሩብ ድረስ አለው። ከዛ በኋላ ግን የለውም።
እሺ የት አካባቢ ነው location ኑ?
ቡልቡላ ወረዳ ዋጋው
ቡልቡላ።
ወረዳ አስራ ቡልቡላ
እሺ አሳውቀውታለሁ መልሼ እደውላለሁ።
እሺ እሺ